ልቤም እኔም ላንቺ ታመነ። ታዲያ ምነው ባንቺ አልታመን? ካንቺ ወዲያ ለኔ መውደድ ለኔ ፍቅር የቀረ አይነሳ ባንቺ እያየሽን ልቤም እኔም ላንቺ ታመነ። ታዲያ ምነው ባንቺ አልታመን? ካንቺ ወዲያ ለኔ መውደድ ለኔ ፍቅር የቀረ አይነሳ ባንቺ የቀረ ሁሉን እያጣሁት እጅ እየከበደኝ እተውሽ አልነበር የሚፈቀደኝ ቀርቡ ፍቼለው ርቀውም አይሄዱ እንዲህ አይደለም ወይ ለብቻ ሲወዱ ልቤ አንቺን ባልያዘ በፊት ፊት ባትሰጪው ደርሰሽ በናፍቆት ጋር አሁን ለምትቀጭው ልቤ አንቺን ባልያዘ በፊት ፊት ባትሰጪው ደርሰሽ በናፍቆት ጋር አሁን ለምትቀጭ በናፍቆት አትገኝ ጽናትንም የለኝ ስለ ፍቅር ልብሽ ሀይ ምነው አንድ ቢለኝ አለኝ አለኝ ማለት ታዲያ ምን ያደርጋል ሰወደው ላይ ያርቁ ሰወደው ላይ ያርቁ ቀን መሽቶ ይነጋል ሰወደው ላይ ያርቁ ሰወደው ላይ ያርቁ ቀን መሽቶ ይነጋል እያየሽን ልቤ ምንም ላንቺ ታመን ታዲያም ነው ባንቺ አንታመን ካንቺ ወዲያ ለኔ መውደድ ለኔ ፍቅር የቀረ አይነሳ ባንቺ የቀረ እያየሽን ልቤ ምንም ላንቺ ታመን ታዲያም ነው ባንቺ አንታመን ካንቺ ወዲያ ለኔ መውደድ ለኔ ፍቅር የቀረ አይነሳ ባንቺ የቀረ እንዲያው በአጋጣሚ ባላየው ውበትሽን መቻ ኖረው ነበር ልቤ ፍቅርሽን ጥርሶችሽን እንጂ ዓይንሽን አምኜ እኔም ባልተበለጥኩኝ ልቤም ባልተሞኘ ልቤ አንቺን ባልያዘ በፊት ፊት ባትሰጪው ደርሰሽ በናፍቆት ዳር አሁን ለምትቀጭው ልቤ አንቺን ባልያዘ በፊት ፊት ባትሰጪው ደርሰሽ በናፍቆት ዳር አሁን ለምትቀጭው የመውደድን ጽዋ እየተቃመሱ ፍቅር ተቀብለው አሃይ ካልተመላለሱ አለኝ አለኝ ማለት ታዲያ ምን ያደርጋል? ስወደው ላይ ያርፉ ስወደው ላይ ያርፉ ቀን መሽቶ ይነጋል። ስወደው ላይ ያርፉ ስወደው ላይ ያርፉ ቀን መሽቶ ይነጋል። እያየሽን ልቤ ምንም ላንቺ ታመን ታዲያም ነው ባንቺ አንታመን ካንቺ ወዲያ ለኔ መውደድ ለኔ ፍቅር የቀረ አይነሳ ባንቺ እያየሽን ልቤ ምንም ላንቺ ታመን ታዲያም ነው ባንቺ አንታመን ካንቺ ወዲያ ለኔ መውደድ ለኔ ፍቅር የቀረ አይነሳ ባንቺ የቀረ አንድ እግርን ተክቶ እጁን ከጣለ ፍቅር ልብን ይዞ ከተደላደለ ማሰናበት እንጂ ከጅምሩ ሳለ በልቢሉ ትሻይል አደረ ህዋለ ልቤ አንቺን ባልያዘ በፊት ፊት ባትሰጪው ደርሰሽ በናፍቆት ዳ አሁን ለምትቀጭው ልቤ አንቺን ባልያዘ በፊት ፊት ባትሰጪው ደርሰሽ በናፍቆት ዳ አሁን ለምትቀጭው ነጥላ ተጋፈው አሃ እንጀራ ተቋርሰው እንደሚዋደዱ አሃይ ካልነገሩ ለሰው አለኝ አለ ማለት ታዲያ ምን ያደርጋል? ሰወደው ላይ ያለው ሰወደው ላይ ያለው ቀን መሽቶ ይነጋል። ሰወደው ላይ ያለው ሰወደው ላይ ያለው ቀን መሽቶ ይነጋል። ሰወደው ላይ ያለው